አቤት። ጤናችሁ ሰላም፣ እንዴት ዋሉ?
እንግዲህ
አዎ YouTube ድምጽ ግን አይሰማም። ትንሽ ከፍ አድርግልኝ አባት፣ ከይቅርታ ጋር እሺ፣ አሁን አይሰማም።
አሁን ይሰማል።
እ፣ እንትን ለ- ለመመዝገብ ነበረ
ምን
ለመመዝገብ ነበረ ምንድን ነው የሚመዝገቡት? stand-up comedy። እሺ፣ ለማየት ማለት ነው።
እ፣ ወጌሻም ስላለ ለመመዝገብ ሲሉ የትኛውን ነው ለማወቅ የፈለጉት ብዬ ነው አባት፣ ይቅርታ።
እ፣ እ፣ እ።
ወጌሻም ትምህርት ስላለ የትኛውን ለመመዝገብ ያልኩት ከሁለት አንዱ እንዲነግሩኝ ነበር። ስም ማለመ
ጠብሰ ቀጣ
ስልክ ልውሰድ፣ ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስምንት
ድጋሚ ሰማንያ ስምንት ሀምሳ ስድስት ሀምሳ ስምንት
ለስንት ሰው ነው?
ለአንድ
እሺ፣ የስንት ሰ- የስንት ሰዓትን ማየት የሚፈልጉት?
መቼ ነው? ስንት ሰዓት ነው? ይቅርታ ቀኑ ስላለ ከቀኑ ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው። መጋቢት ሀያ አንድ ቅዳሜ ቀን ነው የሚሰጠው።
መጋቢት ሀያ አንድ ቅዳሜ ዕለት አ
በቂ ቀን ስንትና ስንት ስንት ስንት ሰዓት ስንት ሰዓት ስምንት ሰዓት እና ሁለት ሰዓት ከምሽቱ
ስምንት ሰዓት ስምንት ሰዓት አዎ፣ ስምንት ሰዓት
እሺ፣ መዝግቢያ ያለው ስለ ደውሉ እናመሰግናለን። መልካም ቀን፣ ሰላም። ሁኑ።
ከዛው ነው የምመጣ የት እንትን አድራሽ ክፍያው እዛው ነው ኢትዮጵያን ኢኮኖሚክስ ባለሙያዎች ህንፃ ላይ ክፍያ እዛ ነው የምንቀበለው።
እንትን ማለት ነው እዚህ ስለሚች
አዎ፣
አመሰግናለሁ።
እሺ፣ እናመሰግናለን።